Hello hello hello hello hello ሄሎ
ተመኛችን መስመር ላይ ያሉ ይስቡ።
አቤት ይሰማኛልማ።
እሺ ከአሪፍ ፔ ነው የምደውለው። ደንበኛችን መስመሩ ተቋረጠ።
አዎ ይኸውልሽ ለዚህ ቀደም ልኬላታለሁ ቴሌግራም ስክሪንሹት አርግቼ ይሰማል።
መስመር ላይ ያሉ ደንበኛችን ሰሞታል።
አዎ አለው አለው። ከዚህ ቀደም ልኬላታለሁ ስክሪንሹት አርግቼ ቴሌግራም ላይ
እሺ ደንበኛችን በድጋሚ ሊልኩት ይችላሉ። በዚህ ስልክ ቁጥር የተላከ አላገኘሁም ወይም በሌላ ስልክ ቁጥር ልከውልን ከነበረ ቤትኛው አሁን እኮ ይኸውልሽ ቤትኛው ልላክልሽ ምልሽ ስለዚህ ነው። ቤትኛው ስልክ ቁጥር ልላክ?
ዜሮ ዘጠኝ ዘጠና ሁለት
እሺ ቆይ ዘጠና ሁለት አስራ ሶስት ዜሮ አንድ
እሺ አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ስሞትና ስልክ ቁጥሮትን አንድ ላይ አድርገው የላኩልን ደንበኛችን በእኛ በኩል ላይ ቴሌ- ቻርጅ ቴሌግራም ላይ?
እናስገባታለን።
ቴሌግራም ላይ ሌላም ረዳት
እሺ ቴሌግራም ላይ ነው ምልክልሽ